ጤና ይስጥልኝ ቴስት ሪማርክ
ሰላም ነው።
ሰላም እንዴት ነው?
የአየር በረራ ፈልጌ ነው። እዚህ ነው አዎ ይቻላል። ወዴት ነው መሄድ የፈለጉት?
ከሽሬ ወደ አዲስ አበባ ለመቼ?
ለሮብ ምናምን ሳምንት ምናምን አለ። በዛሬ ሳምንት የዛሬ ሳምንት አዎ
ለስንት ሰው ነው?
እ ለስንት ሰው ነው የፈለጉት?
ለስን- የሆነ ሶስት ሰዓት ነው አራት እ እ?
ለስ- ስንት ሰው ነው ወይ ሰዓት ሰው አንድ ሰው አንድ ሰው ነው።
okay። መመለሻ አለው ወይስ መሄጃ ብቻ ነው?
አይ አይ መሄጃችን